ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳዎ?
ማታ ወደ ቤስት ቤት ወደ ቴሌብር አዘዋውሬ ብር confirm ያለኝ ነው እምቢ ያለኝ ነው።
ከቤስት ቤት ወደ ቴሌብር ነው ወይስ ከቴሌብር ወደ ቤስት ቤት?
ከቤስት ቤት ወደ ቴሌብር አዘዋውሬ በዚህ ቁጥር ነው?
አዎ በዚህ ቁጥር ማታ ዘጠኝ ሰዓት ተኩል ላይ ስንት ብር ነው?
ሰባት ሺህ ብር እሺ ትንሽ መስመር ላይ ሄሎ አቤት እሺ ወደ ቴሌብር ነው አይደለ?
አዎ እሺ በቃ confirm ተደርጓል። process ላይ ነው። ትንሽ ቆይቶ ይገባል።
እሺ እሺ እሺ